hello
አቤት አቤት
ጤና ይስጥልኝ። ሰላም ይስጥልኝ። ሰላም ጤና ይስጥልኝ። ሰላም
እግዚአብሔር ይመስገን ሰላም ነው።
አለን።
እ ተደውሎ አግኝቼ ነበር።
ተደውሎ ነው። ስምህን ንገረኝ እስቲ።
በለጠ
በለጠ በለጠማ
የኋላው
በለጠ የኋላው ከኢትዮ ቺክን ተደውሎልህ ነው እንዴ?
okay ይሆናል። አዎ እህ፣ እህ። ቅሬታ ነበረ እንዴ?
አዎ ቀን መቼ አላወቁም ነበርና ቀን ነገር ብያቸው ነበር እህ። የምን ቀን
የምረከብበትን።
ጫጩት አዘሃል አንተ? order አለ?
አዎ አዝዣለሁ።
እህ፣ አዘህ እየጠበቅህ ነው። እዛ አካባቢ የኛ ተወካይ የለም።
አይ አለ ግን ብዙም አላወቁም ምናምን ቀኑ ስላለኝ እንትን ማን ነው እሱ?
በገ- እ?
ማን ነው
እኔ እንጃ በስልክንም አውቀው ሀያ ዘጠኝ ቤት መጀመሪያው
እዛ አካባቢ የኛ ተወካይ ያለውን ተወካያችን ስም አታውቅም እንዴ?
አይ በስልክ ከእንዲ ከስልኩን የሰጡኝ ስሙ ነው አላስታወቁም።
እሺ ስልኩን ንገረኝ እስቲ።
ዜሮ ዘጠኝ ሀያ ሀያ ዘጠኝ እህ፣ አስራ ሁለት
እህ።
ሰማንያ ስድስት ሀምሳ አራት
ዶክተር አብደታ ነው። አዎ እሺ፣ የዶክተር ግዛቸው ስልክ ልስጣ። እሱ መረጃ በቂ መረጃ ካልሰጠህ የእሱ የበላይ እ፣ ዶክተር ግዛቸው የሚባል አለ። እሱን ደውለህ ከእሱ ጋር መነጋገር ትችላለህ። ዜሮ ዘጠኝ ሀያ ለመያዝ ይመቻል።
ዜሮ ዘጠኝ ሀያ አርባ ሁለት
አርባ ሁለት ዘጠና ስድስት ዘጠና ሰባት
ዘጠና ስድስት ዘጠና ሰባት አዎ ትደውልለትና እሱ በቂ መረጃ ካልሰጠህ እ፣ እሱ ስላለ እሱን ማናገር ትችላለህ።
እስኪ መልካም ጊዜ ይሁንልህ።